አብሮ ይስጥልን። ሰላም ነው። ሳምሶን መንግስቱ አንድ ዲጂታል መታወቂያ ጥናት ብዬ ተደውሎልኝ ነበረ።
OK፣ እሺ፣ አዎ አለ።
አለ። OK፣ እንዴት ነው ማግኘት?
የምትመጣው ገርጂ ነው። ገርጂ ዩኒቲ ጋር ፊት ለፊት ሰባ ስልሳ ኮንዶሚኒየም አለ። እዛ ነው።
እሺ፣
እዛ ጋር መሳ መውሰድ ትችላለህ። ደንበኛች ሰባ ሰባ ስልሳ ኮንዶሚኒየሙ ላይ አዎ፣
OK። ስንተኛ ፎቅ ነው? ስንተኛ አንደኛ ስንት ብሎክ?
ፎቅ ላይ።
ስንት ፎቅ?
አንደኛ ስንተኛ ፎቅ ብሎክ?
ላይ ብሎክ አንድ።
ብሎክ አንድ አንደኛ ፎቅ አዎ፣ ፓኔል ፈላጊ።
እኔ እሺ፣ እሺ፣ እናመሰግናለን ደንበኛችን።
እሺ።